ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታገተኝ አስመረረኝ የሰለቸኝ ነገር ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታገተኝ አስመረረኝ የሰለቸኝ ነገር እንግዲህ በቃል ምንም አልናገር ብዙ አሰልችቶኛል እህ አጉል ከንቱ ነገር ደከመኝ አልልም ስራ አይሰለቸኝም መጣሪ ወዳለው አሃይ ከቶ አይታክተኝ ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታከተኝ አስመረረ የሰረች ነገር ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታከተኝ አስመረረ የሰለቸኝ ነገር የኑሮዬ እንቅፋት ሆኖም አይበጀኝ ነገር ነው ለብልቦ አሃ እንደ ሰዓት የፈጀኝ በነገር ተፋልሶ ትክክል ኑሮዬ ወየጉ አይሄ ሆኖን ቆርቆሮዬ ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታቀጠኝ አስመረረኝ የሰለቸኝ ነገር ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታቀጠኝ አስመረረኝ የሰለቸኝ ነገር ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታቀጠኝ አስመረረ የሰለቸኝ ነገር ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታቀጠኝ አስመረረ የሰለቸኝ ነገር ሁሉም ተሳክቶልኝ ኑሮም ቢመቸኝ ያለ ነገር የለም እህይ እኔን ያሰረቸኝ መሆኑ ቀረ ጥበብ ማከማቻ እንዴት ሰው ይሆናል አይ የነገር ስልቻ ሰው እውነት አይመስለው ብለበል በብዙ ብናገር እኔን የታቀጠኝ አስመረረ የሰለቸኝ ነገር